ጤና ይስጥልኝ አሊባባ።
ሰላም ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
አለን ስዊፍት ባንክ ያለው ፈልጌ ነበር። ይኖራችኋል?
ስዊፍት
ባንክ ያለበት
እሺ፣ አንድ ጠብ- ስዊፍት የለንም አባት ላይ ሰሞኑን ይደውሉልናል። ሰሞኑን ይገባል።
ሰሞኑን ይገባ።
አዎ የነበረን ስለወጣብን ወጥተዋል።
ጥሩ የ- ሁሉንም የትኛውንም መኪና ማያዝ ይቻላል አይደል?
አዎ እናያይዛለን ሁሉንም።
ስለዚህ ሰሞኑን ከሶስት ቀን በኋላ ምናምን አዎ ደውሉልን።
ደውዬ check ላድርግ። እሺ አዎ ወይም ደግሞ ቴሌግራም page ኣችንን join ያደርጉትና አሊባባ dot net የሚለውን እዛ ላይ ይጠብቁን።
ጥሩ እሺ፣ thank you እሺ። እስከ አንድ እሺ።
ሚሊዮን ብር ምናምን ድረስ ይወጣለታል አይደል ባንክ?
አዎ አዎ እናያይዛለን።
ቴንክ ዩ እሺ።
እሺ